Hello ጤና ይስጥልን። ዋሽንግተን ዲሲ ምናባከል ምን ሰላም ነው?
ሄሎ ሄሎ ሄሎ ሄሎ አቤት።
እንትን ነበረ የአምቡላንስ አገልግሎት ፈልገን እሺ
Axon አለ አይደለ? ስትሮክ ምን አልከ?
Axon Stroke አለ አይደለ? Axon
ምንድን ነው ሆስፒታል የፈለጋችሁ?
አምቡላንስ ከ Axon Stroke
ከአግዜል ከአግዜል ነው ያልከኝ?
Axon Axon Axon Stroke Stroke አለ አይደለ?
Axon። እሺ ከዛ ነው።
ከዛ እንትን ጋር ኢትዮ ጠቢብ ሆስፒታል እሺ በቃ በዚህ ስልክ ይደውሉ መልሰው አይደለ አ ሂሳቡ ማለት ሂሳቡ ስንት ነው?
እኮ አስተላልፍላችኋለሁ። ከእነሱ ጋር ነው የምትነጋገሩት። ሂሳቡ እሺ